hello ጤና ይስጥልን ቤት ስሬት አብሮ ይስጥልን። ሰላም ዋልሽ?
ሰላም ሪና ጄሪ ማግኘት እችላለሁ? ማ እሺ እሺ አንዴ ጠብቅ እሺ
ሄሎ ሄሎ ጄ አቤት አማን ነው አለን አኬ እንዴት ነህ አለሁልሽ ይመስገን።
አለን ሰላም ሁሉ ሰላም።
አለን እሺ ጄሪ የጤ ትላንት ያልኩሽን ያ restart የሚያደርገው PC ሐምራዊ መቶ እ
እ፣ ቀየርኩትና ሌላ ቀየሩልኝ። ቀይረዋለሁ አላልኩሽም?
እሺ ቀየርኩትና አሁን generic version ኑንም ሁሉንም አድርጌልሻለሁ። አንዴ ልላክልሽ፣ ወደዚህ መገልበጥ እንችላለን።
እሺ ይቻላል ችግር የለም ልላክልሽ አሁን ትችያለሽ ጄ?
አዎ አዎ ላክልኝ እሺ አ- accept አድርጌሽ ምሳ ልውጣ ብዬ እኮ ነው አንድ OK፣ ሰው በቃ።
አስቀምጬ።
እ፣ ይቻላል ችግር የለውም እሺ ይኸው እንትን አሁን ያው ግን ለ- ከ- የኛው የመቶ ብቻ ነው አይደለ ሌላ የለማ የመቶ ብቻ ያኛው ሪሞክሱ እየሰራ ነው አልሰራም።
እ ሪቦክስ አልሰራማ ቢቦክሱ የትኛው የመቶ የ- እ፣ አይ የ- አዎ አዎ አዎ የመቶ አዎ
ያ የመቶ የመቶ ቪቦክሱ አላለቀ። አይ አለቀ አይመስለኝም።
በቃ እሺ፣ ላከው እሺ እሺ አሁን እዚህ ላይ ቪቦክሱንም እ፣ ኬኖንም ነው የምትችይው።
እሺ ላከው ያው ልላክልሽ።
እሺ እሺ እሺ።